አለን መኪና የሚሸጥ ነበረኝ የኔ ቆንጆ።
እሺ
ግሎሪ ምን ምን አይነት መኪና?
ግሎሪ ሁለት ሺህ አስራ ስምንቱ ግሎሪ።
ይህ አስራ ስ- እ, እሺ።
ሰባት ሰው ነው ስድስት ሰው የሚይዘው ማለት ነው።
እሺ እሱ ነበረኝ።
እሺ። ይዘውልን መምጣት አይችሉም ታዲያ? አቤት ወዴት
እ የት ወዴት?
መስቀል ፍላወር ወይ ፓስተር branch ኣችን ላይ ነው።
okay እም፣ በቃ እስኪ ወይ እንደዛ ላድርግ።
አዎ ይዘውልን ይምጡና okay
ከዛ በኋላ ያው ዋጋም የሚወጣለት ከሆነ ዋጋ ይወጣለታል።
በቃ እሺ ልደውልልሽ። መቼ ያላችሁ? ሰኞ እንችላለን።
ማክሰኞ እና ሁሌ ወይስ ያለ ቅዳሜ ነው?
ሁሌም